ሌላው ጤንስሊ አብሮ ይስጠን ነው።
ሳሮን ኦርቶፔዲክ ስፔሻሊቲ ነው።
አ
ሽካሪሽ ፔ ነው የምደውለው።
እሺ
በፖስት ማሽኑ ዙሪያ ያጋጠሙት ችግር ካለ ለመጠየቅ ነበር።
ችግር አጋጥሞናል። ከቅድስት ጋር እያወሩ ነው ይመስለኛል እና ችግሩን እዚህ የሚፈቱት ይመስለኛል። ሰሞኑን ምን ነበረ?
ነገርናት ነበረ። ሂሳብ ያልገቡልን ሰዎች አሉና እነሱን ዝርዝሮች እያየን ነበረ። ሰባት መቶ
ቆይተው ግን ስለደረጉ ወደ account ኡ ወደ ባንክ account ኡ ያላገ- ያልገቡ transaction ኦች ነው የነበሩት።
transaction ኦች ያው ፋይናንስ እያጣራች ነው። ስትጨርስ ያው እናሳውቃቸዋለን ብለን ከቅድስት ጋር እየተነጋገሩ ስለሆነ ነው።
እሺ፣ ደንበኛችን ምንም አይነት ችግር ከገጠሙት ዘጠና ሶስት ዘጠና አምስት ላይ ደውለው እኛን ማናገር ይችላሉ። መልካም ቀን ይሁንልዎት። እሺ